ዋሽንግተን የሕክምና ማዕከል ምርቃው
ሄሎ ሰላም ነው።
ሰላም
እንትን ነበር የ- የ- የሆነ እንትን ተ- ለ- ምርመራ ብሎ ሰ- ሰጥቶ ነበር ሰውና ልጠይቅ ልንጠይቅሽ ነበር information እሺ
ERCT
DRCT
ERCT ነው የሚለው
ላብራቶሪ ምርመ- ምንድን ነው ላብራቶሪ መሰለኝ ምርመራው
CRT ነው ያሉት
ERCT
መልሼ እደውልለታለሁ በዚህ ቁጥር እም፣ መልሼ እደውልለታለሁ እሺ